ሄሎ ጤና ይስጥልን ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
ለማን መግደል ፈልጌ ነበርና ቴክስቱ አልደረሰኛል።
መተግበሪያው ላይ ነው።
አዎ
አዎ ከሲስተም ላይ ነው የሚልከው። ምናልባት ኔትወርክ ሊሆን ይችላል። ትንሽ ይጠብቁት። እ የት አካባቢ ነው የሚኖሩት?
አይ ያለሁት እንጀባራ ነበር። አዲስ አበባ ነገ እመጣለሁ።
እ ስለዚህ ወይ ወደ አዲስ አበባ በሚመጡ ጊዜ ሞክሩት። እኛ ሳይሆን የምንልከው system ላይ ነው የሚላከው እና ለዛ ይሆናል ያስቸገረው። ኔትወርክም ሊሆን ይችላል። ይገባታል፣ ይጠብቁ። Cloud OTP የሚል ስድስት ቁጥሮች ነው የሚሆኑት። ይገባሉታል።
እሺ፣ እሺ፣ መልካም ቀን ይሁንልዎት።
እሺ።